ሄሎ እንዴት መሻለሽ? እግዚአብሔር ይመስገን። ማታ ላይ ነው። ዛሬ ይምጣ ይምጣ check ማድረግ አለ ስትቆጠር ቁጥሬ አስራ ሶስት እሺ
ሰማንያ ስድስት እሺ
ዜሮ ዘጠኝ
እሺ
ስልሳ አራት
ስንት ነው?
ስልሳ አራት አዎ ማለት
አዎ አዎ ማህሌት እሺ እሺ እሺ በአንድ ሽንኩርት ነው ማ- order ያደረጉት?
አዎ
አዎ ዛሬ ይወጣሉ። ከሰዓት አካባቢ
ከሰዓት በኋላ
አዎ አዎ፣ ሰዓቱን ከሰዓት ማወቅ አይቻልም አካባቢ አይደል?
አዎ ይወጣል።
ሰዓቱን አዎ፣ ማወቅ ያው አይቻልም ከሰዓት አይደል?
ከሰዓት በኋላ ነው የሚወጣው።
okay፣ አዎ እሺ፣ አይቻልም።
በቃ ያው መንገድም crowded ሊሆን ስለሚችል እና okay፣ እሺ። እና ደግሞ ማለት ነው ይደውላሉ፣ እ, ይላሉ።
ሌላ አልጨም-
እሺ እሺ ይኸውልህ፣ ሌላ ልጨምር ነበር። አሁን ጨምር አብሮ ከሽንኩርቱ ጋር ይመጣልኛል ወይስ
አይ እ?
ለነገ ነው የሚመጣሉት። አሁን ደግሞ ከሱ ለነገ ለነገ ነው የሚመጣው።
okay፣ እሺ፣ እሺ፣ በቃ እሺ።
እሺ እሺ ማ እሺ መልካም thank you thank you። እሺ፣ አመሰግናለሁ።
እሺ